ሰጥቶ መቀበል ልማዳቸው ነው ከጥንትም ያውቃል ዳገል ልሂድ እኔስ ናፈቀኝ የደጋጎቹ የቆንጆዎቹ ሀገር ፍቅር ሰጥቶ መቀበል ልማዳችን ነው ከጥንትም ያውቃል ዳገል መገን የድሬ ልጅ መገን የሀረሩ እንደ አገሩ ቡና ነፍስ ያረካል ፍቅሩ ገና ሲሻገሩ አዋሽ ድልድዩ አንዳች ነገር አለው የሚያስተዛዝን ናዝሬት መተሐራ ቆላ ቆላውን አገኘው ይሆናይ ያፋር ዳይሎይን ጆሌ ከረዩን ወረ አልጎባን የትን ቤት ይውሰደኝ የትን ቤት ያደርሰኝ የትን ቤት ይውሰደኝ የትን ቤት ያደርሰኝ ያው መንገደኛው እግሬ የማታ የማታ ድሬ ነው አዳሬ ሀረር ነው አገሬ ጭሮ ነው መንደሬ የአገር ልጅ አድባሬ ገበና ሚስትሬ ካንተው ነው አዳሬ እንደምናው ጀጎል የገራገር አጥሩ በራ በሩ የገራገር ዘወርዋራው መንገድ የገራገር የታሪክ ማደሩ የገራገር ልጠይቅህ እንጂ እንዲያው ለነገሩ አማን በአማን ነው ሸር የለም ባገሩ አማን ኢማን አማን ነው ሸር የለም ባገሩ አማን ሰላም ፍቅር ነው ሸር የለም ባገሩ ልሂድ እኔስ ናፈቀኝ የደጋጎቹ የቆንጆዎቹ ሀገር ፍቅር ሰጥቶ መቀበል ልማዳችን ነው ከጥንትም ያውቃል ሀገር እስቲ ልሳለመው ቅዱስ ገብርኤልን አገኘው እንደሆን ቁልቢ ልጁን ደደር ሀረዋጫ ተወልዶ ጀርጀርቱ እጣው መወደድ ነው መፈቀር እርስቱ ደድገሬር ሶማሌ ጂጂጋ ሽላቦ ኧረ ስንቱን ልጥራው አቦ ተውኝ አቦ አቦ ተውኝ አቦ አቦ ተውኝ አቦ የትን ቤት ይውሰደኝ የትን ቤት ያደርሰኝ የትን ቤት ይውሰደኝ የትን ቤት ያደርሰኝ